እመቤቴ እመቤቴ እመቤቴ ሁኚኝ ረዳቴ ነይ ሰላሜ ለሕይወቴ እመቤቴ የዘላለም ቤቴ
እመቤቴ እመቤቴ እመቤቴ ሁኚኝ ረዳቴ ነይ ሰላሜ ለሕይወቴ እመቤቴ የዘላለም ቤቴ
እመቤቴ እመቤቴ እመቤቴ ሁኚኝ ረዳቴ ነይ ሰላሜ ለሕይወቴ እመቤቴ የዘላለም ቤቴ
እመቤቴ እመቤቴ እመቤቴ ሁኚኝ ረዳቴ ነይ ሰላሜ ለሕይወቴ እመቤቴ የዘላለም ቤቴ እመቤቴ ለሰው የማልነግረው እመቤቴ ጭንቀት ተይዣለሁ እመቤቴ የማደርገው ጠፍቶ
እመቤቴ ተጨናንቅ ያለ
እመቤቴ ለሰብ ያዋዩት
እመቤቴ መቼ ይረዳዋል እመቤቴ በሱ ካልደረሰ
እመቤቴ ማንስ ይገባዋል እመቤቴ እመቤቴ እመቤቴ ረዳቴ ነይ ሰላሜ ለሕይወቴ እመቤቴ የዘላለም ቤቴ እመቤቴ አባቶች በገዳም እመቤቴ ፈታኝ ሲያጠቃቸው እመቤቴ ያንቺ ስም እኮ ነው
እመቤቴ መከታ ጋሻቸው
እመቤቴ እኔም እንደነርሱ
እመቤቴ በእምነት ስጠራሽ እመቤቴ በእምነት ድረሽልኝ
እመቤቴ ዝህኔን አስረሽኝ እመቤቴ እመቤቴ እመቤቴ ሁሉን ረዳቴ ነይ ሰላሜ ለሕይወቴ እመቤቴ የዘላለም ቤቴ እመቤቴ እኔን የሚያስጨንቅ
እመቤቴ ምንኛ ብዙ ነው እመቤቴ አንቺ ሳማክር ነው
እመቤቴ ከኔ የሚርቀው እመቤቴ በአንቺ ተስፋ አልቆርጥም
እመቤቴ እጽናናለሁ እንጂ
እመቤቴ ሐዘኔን ጭንቀቴን እመቤቴ በደስታ ለውጭ
እመቤቴ እመቤቴ እመቤቴ ሁኚኝ ረዳቴ ነይ ሰላሜ ለሕይወቴ እመቤቴ የዘላለም ቤቴ
እመቤቴ እመቤቴ እመቤቴ
ይረዳቴ ነይ ሰላሜ